ወደ አንተ ነው ፓስዋርድ የሚሄደው። አዎ
ሄሎ ሄሎ ሳሚ ሄሎ ወዬ ሳሚ ወይ እንዴት ዋልክ?
አለን እግዚአብሔር ይመስገን።
ብርክቲ ነኝ።
ሩቲ እንዴት ነሽ? ልኝ ሁሉ መልካም?
አለን እግዚአብሔር ይመስገን።
ቤተሰብ ሰላም ነው እ፣ ሰላም እግዚአብሔር ይመስገን። ምንም አይነት አለሁልህ። እ፣ ለቅዳሜና እሑድ እንትን አለህ schedule ቀረጻ?
አዎ፣ የ- አዎ የእኔ schedule already ጎቲክ ነው set set የሚያደርግልኝ እና ስለሆነ production manager ኣችን አዎ እሱ set ያደረገው ቀን ላይ already እኖራለሁ ነግሮኛል።
አሁን የትኛው ቀን ላይ በቀደም እንደሆነ።
ለታ አልነበርክም፣ አልመጣህም።
እ፣ በጣም ቅዳሜ ከባድ ማለት አ ገብቶኛል በቃ ስል በጣም ፊልም እኖራለሁ የሚመስል ስላልከኝ ነው።
ፊልም የሚመስል እየኖርክ አይደለህም።
ፊልም የሚመስል እ፣ ነገር ነው happen ያደረገው ህይወት ውስጥ
it's okay ለዛ ያው ለዛ ነው ነግሮኛል በጣም እና ያው እ፣ task ኡን እ፣ በእኛ ጋር ነው የሚያልፈው እሱ schedule ቢያደርግልህም እሺ እሺ እኛ ስለሆነ create የምናደርገው እሺ አሁን ቅዳሜና እሑድ አለክ።
እሺ ስለዚህ እመጣለሁ ትመጣለህ ትቀ- እመጣለሁ ትመጣለህ፣ እመጣለሁ እመጣለሁ ዋን አለበለዚያ ልቸበችበው ነው።
one hundred percent ቅዳሜና እሑድ ነው አይደል? በቃ አንዴ confirm ላድርገውና ከእሱ ጋር ላወራ ነው።
እም፣ መ- ግን እመጣለሁ። ግን check ላድርገው ቅዳሜና እሑድ ነው ወይስ እሑድ ነው? ነው እሑድ ነበር ያለኝ።
እሑድ ኢፍታ ቢዝነስ
ቅዳሜ አለ Saturday አይ ቅዳሜ አይደለም እሑድ ነው እሑድ ነው አይደለ? እኔ አንቺ sorry check pardon me
ስለዛ እሑድ ነው እሑድ ብሎኝ ቅዳሜ ነው ግራ የገባኝ እንጂ እሑድ እመጣለሁ። obviously እመጣለሁ።
በቃ ስለዚህ ካሜራም ያስፈልግሃል አይደል ሙሉ ነገር ነው አዎ የሚያስፈልግህ ሙሉ ነው ሙሉ production ነው የሚያስፈልገው።
እሺ በቃ አን ካሜራ ላይ እንዳንተ ደርሶ አሁን ስንት ነው እሺ የምትከፍለኝ አንተ
አንቺ የጠራሽ ነው አፍሽ ነው የመጣልሽ።
እሺ ሳብዬን የባለፈው ነገር እንደተፈታ ተስፋ አደርጋለሁ አዎ በ Republican Guard ታጅበን እየኖርን ነው አለን።
አሪፍ አንተ በእናቱ where is this country ብሏል
እውነት ነው። which country this this country ወድጄዋለሁ ያለህበትን situation እና አወራሻለሁ ስመጣ እናወራለን። እስኪ በደምብ በቃ አዎ እፈልግሃለሁ። ሳታገኘኝ እንዳትሄድ እሺ።
እ?
ለሌላ አረ ለሌላ ሳላገኝሽ አልሄድም።
ጉዳይም ስለምፈልግ ደስ ይለኛል። ሳላገኝሽ ባለፈውም አልሄድም።
አሞ ስለነበረ ያው እንትን ያ ማለቱን አልፈለግኩም።
እሺ፣ ችግር የለም።
እሺ እሺ፣ ውዴ በጣም መልካም ምሽት።
እሺ።
እሺ bye